ጤና ይስጥልኝ። ስፖርት ነው በኩል ምልካው
አብሮ ስጥልን win የሆነብን lost ተደርጎልን እስካሁን ድረስ ብሩ አልገባም። ሁሉ ስፖርት ላይ ያንም ኩፖን ቁጥሩንም ልኬ ነበር። እስካሁን ግን አልተስተካከለም። ሁለት ሳምንት አልፏል።
በቴሌግራም ነበር የላኩልን ኩፖን ቁጥር።
አይ በዚህ በስልክ ነው የነገርኩት ለእናንተ።
እሺ አንድ የኩፖን ቁጥሩን ይንገሩኝ።
እሺ ስልሳ ሰባት ስልሳ ሰባት አርባ ስምንት አርባ ስምንት ስልሳ ሶስት
ስልሳ ሶስት
ሀያ አምስት
ሀያ አምስት
ስልሳ አንድ ከዛ ሰማንያ ሰባት
ቆይ እሺ አንዴ ስንት ኩፖን ቁጥር ነው?
ኩፖን ቁጥሩ በአጠቃላይ ስድስት ነው። ግን
ስድስት ነው። ስድስቱም ነው lost ያለ
win ሆኖ ግን loss ብሏል። እኔ ጨዋታው አንዳንድ ነው ጨመርኩት። ያው አንዳንዱን አይቻለሁ። win ሆኗል ግን lost ብሏል።
ምን ነበር ያሉት እርስዎ?
ይሄ አሁን ማንቸስተር ሲቲ እና ኒውካስትል ጨዋታ ነው የሰጠዎች ቁጥር ግን halftime ና ሀፍታይምና ሁልታይም ብዬ ነው ጨመርኩት።
ሀፍታይም እና ሁልታይም አዎ በሱ መልክ አግኝቻለሁ፣ ግን እዚህ ላይ X ተደርጓል loss ተደርጎ
እሺ፣ ደንበኛችን መልሰን እንደውልሎት።
እሺ፣ እሺ። ሌላው ኩፖኑ ልስጥሽ።
እሺ፣ ወይ ደግሞ ሁሉንም ኩፖን ቁጥር ፎቶ አንስተው መላክ ይችላሉ ቴሌግራም ላይ።
አይ እኔ አሁን ትንሿን ስልክ ስለምጠቀም በዚህ ነግሽ ይሻላል።
እ አምስቱንም
አዎ አምስቱንም ልንገርሻ በዚህ
እሺ ንገሩኝ።
ሁለተኛው ሰማንያ ሰባት ሰማንያ ሰባት አርባ አርባ
ሰባ አንድ ሰባ አንድ ስልሳ ዘጠኝ ስልሳ ዘጠኝ ሰባ ሶስት ሰባ ሶስት ከዛ ሀምሳ
ሀምሳ
አርባ ስምንት
ሀምሳ አርባ ስምንት
ሰባ ሰባ
ዜሮ አንድ ዜሮ አንድ አስራ አንድ ሀምሳ አንድ አስራ አንድ አስራ አንድ ዜሮ አንድ አስራ አንድ አዎ
እሺ ከዛ ሰባ ሰባት
ሰባ ሰባት ሰማንያ ሁለት ሰማንያ ሁለት ዜሮ ሁለት ዜሮ ሁለት
አርባ አርባ
ሀያ ዘጠኝ
እሺ ከዛ አርባ ሰባት
አርባ ሰባት
አስራ ሁለት አስራ ሁለት
ስልሳ አራት ስልሳ አራት
ሰባ
ሰባ
ሀምሳ ሶስት
አራቱ ማለት ነው።
አዎ ከዛ መጨረሻ ስድስተኛ ነው ይሄ የሚደግልሽ ሀምሳ ዘጠኝ
እሺ ሀምሳ ዘጠኝ አስራ አምስት ሀምሳ ዘጠኝ አስራ አምስት ሰላሳ ሰላሳ
ሰባ አራት ሰባ አራት
ዜሮ ስድስት ስድስት ሞልቷል። አ?
አዎ
ስድስት የቁፋን እነዚህ ናቸው። ግን ያ ብዙ ብርም አይደለም አንድ ሺህ ምናምን ብር ነው። ይሄ አንድ ላይ ተደምሮ ወይ ብዙ ብር ቢሆን እንኳን ችግር ነው ብዬ እንትን እላለሁ። ግን ይሄ ሁለት ሳምንት አለፈ። አሁን
እሺ ስልኮትን ይንገሩኝ። ዜሮ ዘጠኝ
ዜሮ ዘጠኝ ሀምሳ አምስት ሀምሳ አምስት ሰማንያ ስድስት ሰማንያ ስድስት
ሰማንያ ሶስት ሰማንያ ሶስት ሰላሳ ሰላሳ
አዎ እሺ check እናደርግና እንደውሎታለን በዚህ ስልክ።
እሺ እሺ። ግን ባለፈው እንዲህ ተብሎልን ግን አልተደወለልኝም። ያ ችግሩ እሺ ካልተደወሉ ሳይ- ሳይጠ- ሳይቆዩ ወደ አስር ሰዓት አካባቢ ደውሉልን መልሰው።
እሺ እሺ።
እሺ መልካም ቀን